Good evening Capital Spa ዙፋን speaking how may I assist you please?
ዙፋን እንዴት ዋልሽ?
እንዴት ነህ ናስ?
ናስር አይደለሁም።
Hello
ናስር አይደለሁም።
እሺ
ተስፋ ነኝ።
ሰላም፣ እንዴት ነህ ተስፋ?
ናስር የናስር ድምፅ ይመስላል።
መሰለኝ እንጂ ስልኩማ የእሱ እንኳን- አስራ አራት ነበር አውቃለሁ።
የእሱ- የእሱ አስራ አራት አስራ አራት አይ በቃ አዎ።
ናስር እሺ።
በቃ memo- memory ሽ ላይ ገብተዋል። በቃ ጥሩ ነው። እ?
እሺ ልታዘዝ
መረኮ ሶስት ሰው አለን አሁን
አሁን ለዛሬ።
እንኳን አሁን እንኳን አይኖረንም። already ገብተዋል።
እሺ እስከ ስምንት check ሰዓት ነው እንደምሰራ እስከ ማታ አምስት ሰዓት እንሰራለን፣ ግን check አድርጌ እ።
ል- ልንገርህ ስንት ሰዓት ላይ እንደሚኖር።
እባክሽን።
ሶስት ሰው አ እሺ፣ መልሼ ልደውልልህ ሁለት ደቂቃ።
እባክሽ
እሺ